hello
አቤት ሶፍና እንዴት ነሽ?
እግዚአብሔር ይመስገን።
አለን እንትን የምኑን ያስቸገረሽ? ይቅርታ፣ ምን?
ደውለሽ ነበር ደውለሽ ነበር አይደል?
አዎ አዎ።
ምን ነበር ያስቸገረሽ?
የሰራተኞች account
የምን virtual ነው?
አዎ virtual የትኛው shop ላይ?
ጋራጅ ሰፈር እ፣ ሰራተኞች ነው የተቀየሩት። እታች ያደረግኳት ልጅ እዛ መሆን የለባትም አሉ። እ፣ okay።
ጋራጅ ሰፈር ማለት ነው። ማናጀር ያደረግኳት ልጅ ስለዚህ ትናንትና የተላከልሽ የእንትና አዎ፣ የቢፍቱና የእድላዊት የእድላዊት ምን ቦታ ነው?
አልከፈተላቸው account። አዎ ቦታ ነው የተቀያየሩት። ይኸውልሽ ቢፍቱ በፊት Red Cross ነበረች፣ ወደ ጋራጅ ሰፈር ነው እዛ የምቀይሩላት። የእድላዊት ደግሞ ጋራጅ ሰፈር ነበረች፣ ወደ Red Cross
okay ቆይማ Red Cross ኳስ ብቻ አይደል እንዴ?
እ፣ እ፣ ኳስ ብቻ አይደል?
ኳስ አይደለም virtual okay ቢፍቱ ጋራጅ አዎ እድላዊት Red Cross እድላዊት ደግሞ Red Cross የሚለው የትኛው ነው? እዚህ ጋር የእናንተ አሰበ ተፈሪ shop።
አሰበ ተፈሪ አሰበ ተፈሪ ብቻውን አሰበ ተፈሪ ብቻ ነው። አዎ Red Cross ያለን ሱቅ እንደዛ ነው።
አሰበ ተፈሪ የሚለው ማለት ነው።
አዎ
okay በቃ እሺ። ስለዚህ አሰበ ተፈሪ ላይ እድልን አስገባታለሁ፣ የቢፍቱን ደግሞ ጋራጅ ላይ ማለት ነው።
ጋራጅ ላይ አስገብተሽ ቦታ።
account ኡ አላኪልኝ። login አላሉም እስካሁን ይሄኛው አልሰራሁትም።
ይዘጋ ይሄኛው ይዘጋ እንዴ ትናንት የተላከው
አዎ አይሰራም፣ የሁለቱም አይከፍትም። እናንተ በቃ እሺ።
የላካችሁት እሺ እሺ እሺ እናትሽ እሺ እሺ እሺ